ሄላ እንትን note ላይ customer ሌላ ቦታ ሄጃለሁ ብላኛለች ብለህ ነው የጻፍከው። ምን ሆኖብክ ነው? ስለሄደች አልቀበልም ብላክ ነው ምንድን ነው?
እንደዛ ነው
እኮ በትክክል ጻፈው። በትክክል ጻፈው እንደዛ ብለሽ
አልቀበልም አለች ብለህ በዚህ ጻፈው።
አዎ ሌላ ቦታ ሄጃለሁ ብላኛለች ብቻ ነው ብለህ የጻፍከው። ስላልገባኝ ነው የደወልኩልህ። አልፈልግም ነው
አዎ አልፈልግም ሄጃለሁ አለ።
እሺ
የጻፈው ወይስ እንዴት?
አይ ለአሁኑ አሳውቅልሃለሁ። ለሌላ ቀን ስጽፈው ግን በትክክል ጻፈው። እሺ
እሺ